What? Hello አቤት። ምን Hello።
እንርዳው?
ሰላም ነው።
ሰላም፣ ምን እንርዳዎት?
እንትን ነበረ ኮቤ ብር ላይ ብር ልኬ ነበር እና
ከምን ላይ?
ወደ ኮ- በኮቤ ብር ወደ ቴሌ ብር ማለት ነው ብር አስተላልፌ ነበረ
እሺ፣
እና ሜሴጅም ቴሌ ብሩ ላይ አልገባልኝም እና ሜሴጅም አልመጣም።
እኮ ቴሌብር ደውሎ ያናግሯቸው። እሺ፣ ይሄ ቻፓ ነው።
አ- መቶ ኦኬ ሶሪ አስር ሶሪ ይኸውልሽ ቻፓ ማለት ነው። እ, ወደ ከ- በቻፓ ወደ ቴሌ ብር ነበር የላኩት። ይቅርታ ከምን ላይ?
ከክሮም ሀበሻ ቤት ያ ከሱ ላይ ነበረ
ሀበሻ ቤት በቻፓ ነው በሳንቲም?
በቻፓ በቻፓ
እሺ፣ የቴሌብር ሄሎ፣ ሄሎ፣ ሄሎ፣ search አድርጊ። የቴሌብር ስልክ ቁጥሮችን ይንገሩኝ። ታዩት ዜሮ ዘጠኝ ሀያ ዘጠኝ የራሱ ነው ዜሮ ዘጠኝ ዜሮ ዘጠኝ ሀያ ዘጠኝ
ዘጠኝ ሰላሳ አራት ሰላሳ አራት ሰባ ሶስት ሰላሳ ሶስት ሰባ ሶስት ሰላሳ ሶስት መቼ ነው ቀኑ?
ዛሬ ዛሬም እ?
ስንት ብር ነው?
ዛሬ አስተላለፍ ዛሬ ያስተላለፍኩት መቶ ብር ነው። ከዚህ በፊት ደግሞ የሆነ ሰዓት አምስት መቶ ብር እንደዚህ አስተላልፌ ዝም አለኝ።
መቶ ብር መቶ ብሩ ገፋል። እሺ text ላይ ስለሚችል ቴሌብሮትን access check ያድርጉ።
ኦኬ ከዚህ በኋላ ግን እንደዛ ብልክ ይልክልኛል message ምናምን ነው ወይስ በዛኛው ልጠቀም?
እነሱ approve እስካደረጉ ድረስ ይገባሉ። ካል account ኡን check ያድርጉ። ቴሌብር network busy ሲሆን ምናምን message አይገባም።
OK አሁን ገብቶልኛል።
account ኡን check ያድርጉ። ታው ገቢ ተደርጓል። መቶ ብር
እሺ አመሰግናለሁ።
ገቢ ተደርጓል። እሺ፣ መልካም ነው።
እሺ አመሰግናለሁ። እሺ።
እሺ።